ጤና ይስጥልኝ ቻኳ።
ጤና ይስጥልኝ።
አብሮ ይስጥልን። ምን እንርዳት?
ወደ አድዛ እንትን ለማስተላለፍ ነበር። ድሮ በሐሙስ ነበር አድዛ ራዳት እንትን ማለት
ቤቲንግ ተጫውቶ ነው።
አዎ ቤቲንግ ዶሮ
እሺ ወደዛ ላስተላለፍ እምቢ አለኝ።
አይ ከኛ ሲስተም ይሰራል። እሺ ሜቢ እ?
ካርድ እንትን amount available amount ካላችሁ ከሌላችሁ check ያድርጉና ይሞክሩ።
አዎ፣ እሺ?
በፊት ከኛ ሁሉ ባሞች እየሰራ ነበር።
ነው። አዎ ከኛ ይሰራል።
ይሰራል።
አዎ
እኔ እምቢ አለኝ። ለ- እስኪ che- ወይ account ኡን check ያስደርጉ።
ወደ ቴሌብር ለማ- ለማስተላለፍ ስልማ እምቢ ይለኛል።
እንደዛ ከሆነ account ኡን check ያድርጉና ወይ ቴሌብር ይጠይቋቸው። ቴሌብር ጋር ችግር ካለ
ቴሌብር ቴሌብርማ አለኝ አለው አካውንት አካውንት።
እኮ አዎ የእኛ system እየሰራ ስለሆነ ከእነሱ እ።
check ያድርጉ። እሺ
እሺ እሺ እሺ